hello hello፣ አይሰማም አለው። ወደ ቴሌ ብር ብር ማዞር ፈልጌ ነበረ።
ትችላለህ በቴሌ ብር።
እሺ ምን ይዤ ልግባ?
deposit እና step ልላክልህ ቴሌግራም ላይ እንደምን እሺ withdraw ጋር ገብቼ የት የቱን ልንካው?
እኮ ልላክልህ ቴሌግራም ላይ
እሺ እሺ hi በለን እና እንልክልሃለን።
በዚህ ቁጥር ነው?
አይ አይደለም ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ አዎ እሺ እሺ አሁን አሁን ይሻላል።